hello ጤና ይስጥልኝ ኮኮን ገርጂ ነው።
አዎ እሺ ከቢዩ ነበር በ order number መቶ ሶስት ስልሳ አራት ዜሮ ስድስት order አልተቀበላችሁም?
አ፣ order አልተቀበልንም፣ አልተደወልም ነበር እ፣ list ገብቶልናል።
እሺ ስለዚህ መስራት አልጀመራችሁም?
አይ እየጀመረች ነው። ይሰራል
እ እ ይሰራ ይጀምራለች።
ምን ያ- okay መሰራት ተጀምሯል።
አ ምን ያህል ደቂቃ ይፈጃል ከዚህ በኋላ?
አባባ ምን ያህል ደቂቃ ይፈጃል? በስራው እ? አ- አምስት ደቂቃ
እሺ እሺ ይደወልላችኋል። እሺ አሁን ስሩት ግን ይደወላል።
እሺ እሺ